ሄሎ ሄሎ ቴዎድሮስ እሺ እንትን setting ኡን እየነካካሁት ያሉት ምን ላይ ነው?
እ፣ አሁን ኮምፒውተሩ ላይ display እንትኑ ላይ ነው monitor ኡ ላይ ነው ሞኒተሩ ደግሞ ለሌላ ስለምንጠቀምበት ጊዜ okay።
ማለት ልንቀለው ንቀለው ንቀለው፣ እሱ ችግር የለውም።
እሺ ልንቀለውና check እናድርገው ቲቪዎቹ ላይ ይሁኑ ሁለቱ ልክ ነህ ሁለቱ ገብቶኛል። አሁን ንቀለው።
አዎ፣ ይሄኛው ይቅር እሺ ባንዴ እሺ
ይኸው ነቅዬዋለሁ አሁን
ነቅለዋል።
አዎ display ነቅዬዋለሁ check አድርገው በቃ አሁን አንደኛው ቲቪ ላይ ነው እየነካ ያለው በቃ እዚህኛው አሁን እየሰራበት ያለው ላይ ሄደን ነው አድርግልኝ
ሄሎ ሄሎ ወይኔ።
ይኸውልህ አሁን እየ- አሁን እየሰራ ያለበት ላይ ሄድ ነውን አድርገው ቆይ እንትን እዛ- እንደገና እንትን ቆይ አ- አ- ቆይ accept ካላልከኝ ስለማይመጣልኝ ቆይ አንዴ እሺ እ፣
ልክፈተው okay accept ልበል ፈለኛው ይኸው
በጣም አሪፍ እሺ
እዚህኛው ላይ Keno ን ታደርገዋለህ ከዛ ሁለተኛው ላይ ደግሞ spin ኑን ታደርገዋለህ
እዚህኛው ላይ Keno ማለት ነው አይደለ?
አዎ አዎ እዚህኛው ላይ Keno ን አድርገው እሺ አትንካው። እሺ አንዴ ምንም በቃ አንነካውም እሺ ማ- ማይ ዶኩመንትስ ታገኘዋለህ ፒስፎን አዎ ማይ ዶኩመንትስ ግባ አለ
እሺ አንዴ ከፈቱ game ኦቹ
አዎ ግን ምንድን ነው spin ኑ ከፈተ Keno አልከፈተም ቀያይረው ቀያይረው እ spin ያለበትና Keno ያለበትን ቀያይረው okay ቦታ ይቀያየሩም አዎ
ዘውል ስለተበላሽ ነው ይታቀላል። ሁሉም ጋር የተበላሽ አሁንስ
በቃ አሁን ትክክል ነው ሁለቱም አዎ በቃ አሁን ልክ spin ኑ ነው?
Keno ም ጀምሯል አዎ ወደ በጣም ቦታቸው ጀምሯል እሺ cashier ኦቹ ጋር እንሂደው cashier ኦቹ ደግሞ ምንድን ናቸው? ምን ሆኑ cashier ኦቹ?
አዲስ እኮ ነው ለገና ትላንትና ነው የጀመርኩት okay cashier አሁን ሁለቱም link አላኩልም።
ፕሪንተሮቹ- አ እ?
የ cashier link printer ኦቹ- አላኩልም። cashier ምንድን ነው መሰለህ የምታደርገው just በ link ኡ መግባት ብቻ ነው የሚጠበቀው።
የትኛው ልኝ ሊንክ ኦኬ ልላክልህና user እኮ ኔም ፕሪንተሮቹን አገናኝልኛ ፕሪንተሮቹ አልተገናኙም እሱ ተልኮልኛል ስልክ ልላክልህና ID ዎቹን ነው እሺ የምታናግራቸው።
እሺ እሺ አይዲ ቴንክ ዩ ስልክ እልክልሃለሁ። እሺ ላግኝ።
እሺ ቴዎድሮስ እሺ